ሄሎ ሻት ውስጥ ነው ቤት ቤት ሰላም ነው አብሮ ይስጥልን።
ሰላም
ወይ አይሰማም?
ይሰማል። ምን ልርዳ? ቤት ቤት ኮድ ልንገርሽ እናትዬ ቤት ቤት እሺ፣
አስራ አንድ አስራ አንድ ዜሮ አራት እሺ፣
ሰማንያ ስምንት እሺ፣ ሰባ ሰባት ሰባ ሰባት በዛ ውጤቱ ንገሪኝ በስንት እንደወደኩ እናትዬ።
እሺ። በሶስት ጨዋታ ነው የወደቅከው። እሺ፣ እሺ እናት፣ እሺ። ስለደወልክ እናመሰግናለን። መልካም ቀን።
እሺ እናት፣ እሺ